ወዬ
አቤት እንዴት ነሽ?
ደህና ነህ?
ደህና ነሽ? ለአንቺ ተሰጠ እንዴ?
እ
ስልኩ ላንቺ ተሰጥቶ ነው?
ተሰጠ
አይደለ?
አዎ።
የት ሄዳ ነው እሷ?
ቆይ እላይ ነች እነ ሸንኮሬ ቤት ምን ታደርጋለች በዚህ ሰዓት?
ስራ ይዛ ነው መሰለኝ።
ቆይ እስኪ እኔ ልደውልላት። እማዬ አለች? አ
አረ ያው ሄጃለሁ፣ በሩ ጋር ደርሻለሁ።
ኧረ
አዎ በር አለው እንዴ?
አለው እማልክ እየፈለገች ነው። ሄሎ
ሄሎ
አቤት፣ እንዴት አደርክ?
ሰላም አደርሽ?
ደህና አደርክ?
አወቅሽኝ?
እንዴት ነው?
በሌላ ሰው ስልክ ስደውል እኮ አታውቂኝም።
ሄሎ
በሌላ ሰው ስልክ ስደውል አታውቂኝም ብዬ ነው።
አየሁትም እኔ እነ ሸንኮሬን ቡና ልጠራ ሄጄ ቡና አፍልቼ።
እንዴ በ- በዚህን ሰዓት?
አዎ ገና አልተነሳም እንደ ገበያ ሄዳለሁ።
አሀ ዛሬ አለ?
ማክሰኞ ነው ዛሬ።
አ፣ ዛሬ እንግዲህ ጥሩ ነው።
እ፣ እንዴት ነህ?
አይ።
ደህና ነህ?
እንዴት ነው?
አለ- ም- አለን ምን ዛሬ አለ አዲስ ነገር ሳልደውልልሽ?
ምንም የለም። ልጆቹ
ደህና ናቸው። እንግዲህ ክርስትናውም እየደረሰ ነው።
መቼ ሆነ? አሁን አርብ
የአሁኑ ዓርብ እ፣
ኡ፣ ደረሰ።
ደረሰ። ሰርጓ ደርሷል።
ሰርጓ ደርሷል። አንተ ሳት ቀረህ እንዴ?
ምንም አላቅ
እ?
አለኝ አልሰበሰብ አለኝ።
አይደለ እ፣ እዛም stage ወጪውን ታውቂያለሽ። እ፣ ባለፈው በጣም ብዙ ብር አውጥቼ መጣሁ። አሁንም ደግሞ እንግዲህ በጣም አስቢ እ፣ አዲስ ብትሆኚ በአቅምሽ በአቅምሽ ታደርጊያለሽ።
አዎ፣ አ- ሄዶና እዚህ ሆኖ አንድ አይደለም።
አዎ ስትሄጂ ሁሉም እ፣ ደግሞ ከእነሱ ጋርም ብዙ አይደለሁም እኮ እኔ ከቤተሰብ ጋር
አይደለ አዎ ያለኝ attachment እ፣ በጣም እንትን ነው።
ታዲያ አንድ ደግሞ ትቆያለህ የሆነ እንዴ?
ቁዝር ቁዝር የሆነ ወንድም አላት።
ያነኩራል።
አዎ በቃ እናቱ ጋር ገብቶ የማያደርገው ነገር የለም።
አይደለ እም፣ አባት የላትም እንዴ?
አላት አባት ግን እ፣ እንትን አድርገውታል እ፣ በቁጥጥራቸው ስር አድርገውታል። እ፣ የሆነ አንድ የእሷ ታላቅ ወንድምና
እ እሷ
ሚስትየዋ
እ፣
ሚስትየዋ ነች።
አዎ ሚስት እናቷና እናትየዋና ልጁ ማለት ነው።
ኃይለኛ ነኝ እንዴ እናትየዋ?
ያ ምን የአማራ ጥሩ አለው ብለሽ ነው?
አይ፣ አርጅቷል ሽማግሌው።
ምን ያረጃል? አንድ ናቸው። ከእኛ ጋር
እም፣ ታዲያ ደረቅ አማራ ናቸው።
አይ፣ በቃ እንግዳው ዝም ብለህ የሚ እንትን የሚለውን እንትን በልና
እም፣
የሚፈልገው ወይ
ምን
እንትን የሚለውን እየላክ ላክና
የሚፈልገው ልላክ እሱ አይ፣ ልብስ ማለት- አልለበስኩም የሚል እኮ ነው። እንትን ኧረ ሳገባ በዚህ ያፈናል።
ስታገባ አልለበስኩም የሚል ሰው ነው እኮ ገና።
ድብን ብትላት እኔ ማርያምን ድብን ብትላላት አብዬ አለ ሄላ
አ- አዎ ተኝ- ተኝቶ ይተኛ ይተኛ እንጂ እኔ ዝም ብዬ ደጅ ሆኜ ነው ቡና ጠጣ ብዬ መጣሁ።
አሮጊቷስ
አሮጊቷ አለኝ ተመለስሽ? አሁን
እየተመ- ተመልሻለሁ እኮ ድሮ መንገድ ላይ ነኝ፣ ቤቴ ነኝ።
ነው እንዴ?
አዎ ደህና ነች አሁን አሮጊቷ?
ደህና ነች፣
ያቺ ልጅስ እንዴት ነች?
ደህና ነኝ። ታዲያ አንተ ቶሎ አሁን እንትን ትላለህ እንዴ?
እ?
ቶሎ ትመጣለህ ታዲያ አሁን ወደ አንተ ጋር ማ?
ቃለም
አዎ ትንሽ ትቆያለች።
አንድ ሁለት ወር
አይ አንድ ሁለት ወርም ባይሆን አንድ ወር እ?
አይ ሸንኮሬ ያው እሷ ስትሄድ ነው የሚሄደው ስላለች ሰምቼ እ፣ እደውልላታለሁ። ያው ጥብዬ
እ። በቃ እሺ እንግዲህ ያው ከወዲሁ የሚሄድ ሰው ካለ- አለ አሁን እንዴት ነው?
አለ ለወንድ ያው የምንወጣበት ሰዓትና የሚወስድበት ምንም ሰዓት ችግር የለም።
ሰላም ነው?
ደህና ነን አለ ለወንድ ሹንኩራ ወረዳ ኳስ እ ቁጥሩ አለን እንዴት ነው ወይ ሙድ
አይ በቃ እሺ እደውልልሃለሁ። በቃ ሲመችህ
ምን እንግዲህ አየህ ወደ አዎ፣ ስራ ልገ- እየሄድክ ነው እንዴ?
ልገባ ነው አሁን አዎ።
እና- አሁን ለታ ኮንጎች እ፣ አዎ፣ ምን አለ ልኳል አልሽኝ?
ብላኝ። ምንም እ?
የለ በእኔ ቡክ ነው እንዴ የላከው?
ሜሴጅ አይገባልሽም እንዴ እ፣ ሚሴጅ አልገባም።
እ፣ ልብሽ እኔ ጋር ሆኖ አይደለም እያወራሻለሽ
አረ ደጅ ቁጭ ብዬ አንተ ወደ ወደዛ ስለሆንክ እያዳመጥኩ ነው እ፣ ጨረስኩ እኮ ቆየሁ እ?
ጨረስኩ እሱንማ
ነው እንዴ
አዎ። እንትን ለምን አታረቅ በዚሁ ስልክ ነው የሚገባልሽ
በዚህ ስልክ ነበር የሚገባው። ወይ እንትና ቼክ አር- እያየዋለሁ ቼክ ሄጄ አድርገሽ ልየው፣
አዋ እንዴ check አደርጋለሁ በኋላ በቃ አይ ሲጀመር ሲጀመር እ፣ እኔ እንትንም ስላለኝ እሺ።
ገብቻለሁ። ችግር የለም እ?
ሌላ አንተ ቱሩ ቱሩ የሚል ነገር ስለሚሰማ እኮ ነው። ኔትወርኩ በቃሽ እንዴ- ቻውስ አይ
ቻው።
ቻው ደውልልሃለሁ ማታ